ሄሎ
ስፖርት ነው የምንረዳው።
ሁሉ ስፖርት ትላንትና በቴሌግራም ዲሌክት አደርጌ ነበረ። በሌላ ሰው ስልክ ነበር የላኩት። በቀን ዜሮ ሶስት አስረኛ ወር ሁለት ሺህ አራት ላይ ምሽት ሶስት ሰዓት ከአርባ አምስት አካባቢ ላይ ብር ልኬ ነበረ ከሳንቲም ፔ ማለት ነው። ቴሌብር
የቴሌግራም የላኩበትን ማለት ነው።
የቴሌግራም ሸዋዬ ታደሰ ፈጠነ ነው የሚለው ኖ አይሚን ስልክ በስልክ ቁጥሩ ነው የምስራች በየነ ነው የሚለው የላኩበትን አስራ ሰባት ቤት ስልክዎትን ይንገሩኝ።
የላኩበትን ነው
የላክበትን የቴሌግራሙ።
እሺ ዜሮ ዘጠኝ አስራ ሰባት አንድ መስመር ላይ አንድ አስራ ሰባት ይቅርታ አንድ ቆይ ዜሮ ስድስት አርባ ስድስት አርባ ስድስት ሰላሳ አራት መጨረሻው አቤት
እሺ ሸዋዬ ይሄ እንትኑ ነው አይደል? ስልክ ቁጥር ይላኩለት።
የኔን ቁጥር አዎ፣ ያስተላለፉበትን የሁሉ ስፖርት የሚጠቀሙበትን እዛው ላይ ላኩለት።
አዎ፣ ዜሮ ዜሮ ዘጠኝ አስር በዛው ነው ወይስ?
እሺ ቆይ ተው ንገረኝ።
ዜሮ ዘጠኝ አስር ሀያ አራት
ዜሮ ዘጠኝ አስር ሀያ አራት
አርባ ሶስት አርባ ሶስት ስልሳ ስምንት
እሺ ሲስተካከል እናሳውቆታለን። ደንበኛችን እዛው ቴሌግራም ላይ ይጠብቁ።
እኔ ለጊዜው ቴሌግራም መጠቀም ስለማልችል ነው
እኮ እዛው የምስራች የላኩበት ቴሌግራም ላይ ይጠብቁ። እዛው ላይ እናሳውቆታለን ሲስተካከል።
እሺ፣ እሺ፣ እሺ። መልካም ቀን።